ኤላ ሄሎ አቤት ህይወት መልሼ የደወልኩ አ cookies ብሎኝ ነበር warehouse አዎ።
ደውዬ ነበር እና እ
በእኛ ስህተት ነው ያልተላከው በጣም ይቅርታ እና
እሺ ዛሬም አልተላከ ነ- አዎ ዛሬም አልወጣም በጣም ይቅርታ አንድ እኮ በጣም ብዙ ጊዜ ደውላልኝ ነበር በዚህ ቁጥር የት ነው የሚመጣው ምናምን እያለች ማለት ነው አዎ አዎ የገባው list ላይ እኔ ራሱ አሁን እያየሁት ነበር ህይወት እ፣ ቸርችል ቲፒኦ ነበረ ይምጣልኝ ያሉት አዎ፣ አይደል ሁለቴ ጠይቀኛለች ሁለቴም confirm አድርጊያታለሁ አዎ በጣም ይቅርታ እኔ ራሴ ያስገባሉት እና ነገ በእርግጠኝነት ይመጣል የመጨረሻ በጣም ይቅርታ በ warehouse አንዳንድ ስህተቶች ነው ያልመጣው እና
እም፣ እናስተካከላለን እሱን በጣም ይቅርታ
እሺ ሰላም አሉ
እሺ እሺ መልካም ቀን ይስጥሽ